hello ተቀበለ?
አረ አልተቀበለኝም። ስልክም አላነሳልኝም። መሲ ስልክም አላነሳልም።
አ እና ሌላ order ነበረ ደግሞ ሰላሳ አንድ ሀያ ሁለት ሰላሳ አንድ ሀያ ሁለት ምን ሆነብሽ? እሱ
እ እሺ አንቺ ጋም እንዴት ነው የሚያሳይሽ ምኑን?
እ order ኡ
አይ ምኑን ነው ማወቅ የፈለግከው?
ብሩ አይ እኔ ጋር አንድ ሺ ሰባት መቶ ሀምሳ ሶስት
እሺ ቆይ አንዴ ክፈትልኝ፣ ጠብቀኝ።
እጠብቃለሁ። እሺ
complete ብለዋል አብዲ ብዬዋለሁ። እኛ ማወቅ ስለፈለጉ ነው customer ኦቹ።
እ አንድ ሺ ሰባት መቶ ሀምሳ ሶስት ከሀምሳ ሳንቲም
ስንት ትእዛዝ? እስኪ አንዴ item ኡን ከሪያቸው ለእነሱ እየሰሙሽ ነው ይመስል አ፣ አንድ veggie noodles አለ፣ ሁለት normal ግማሽ salad አለው፣ እንደገና ደግሞ vegetable fried rice አንድ አለው።
አ፣ እስኪ ምግቡን ከፍታችሁ አራት ማለት ነው ጠቅላላ አብዲ
okay።
እኮ salad ኡን አንድ ላይ አድርገውት እንዳይሆን አብዲዬ እ
ሄሎ
አቤት ሄሎ፣ ይኸውልሽ አቤት።
እ፣ ደረሰኝም የላኩልን እ፣ vegetable noodles አንድ፣ normal salad half ኡን አንድ፣ vegetable rice አንድ። በቃ ሌላ okay፣ አለ?
ስለዚህ አንድ normal salad የለም ነው አዎ እሱን አላመጡም። አንድ ሺ ሶስት መቶ ሀያ ብር bill ም የላኩት እንደዛ ነው። እ፣ እሱን ስናወጣው half salad ነው የሚለው። ከዛ vegetable እንትኖቹ ነው ያሉት noodles እና እንትኑ
okay
አሁን እሺ።
bill ም የላኩልንም half salad ኡን አንድ ብቻ ነው እሺ እሺ ወንድሜ እና እ፣ order ያደረግነው ሁለት ነው እሺ ወጣው ግን አንድ ነው።
እሺ እሺ እኮ ተረድቻለሁ bill ኡን ግን ወጣው- አዎ፣ no አንዴ እሺ ወዴ driver support ጋር ነው የደወልከው ማለት ይህ ስልክ ለእነሱ ብቻ ነው customer ማናገር አልችልም እኔ እና ያለውን ኢንፎርሜሽን አስተላልፍልሃለሁ ይደውሉ ብሎ ያናግረዋል እሺ ደውሉ።